ጤና ይስጥልኝ ቻርኩ።
ሄሎ
ሄሎ
አቤት፣ አይሰማም?
ይሰማል ይሰማል። ምን እንርዳው?
ትላንት ብር ወደዚህ ልኬ ነበረ።
ወደዚህ ላኩት፣ ወደ ቻፓ
አዎ፣ ወደ ሁሉ ስፖርት no፣ ይሄ ቻፓ ነው። እሺ፣ ሁሉ ስፖርት አይደለም።
እ ይሄ ቻፓ ነው፣ ሁሉ ስፖርት አይደለም።
ሁሉ ስ- ሁሉ ስፖርት ሁሉ ስፖርት አይደለም። ይሄ ቻፓ ነው።
እኮ እዚህ ላይ ደውላሉ። እዚህ ላይ ነው ገባ አይ no no እኮ ሁሉ ስፖርት አይደለማ።
እኮ ቻፓ ላይ ነው ገባ። እ፣ ሁሉ ስፖርት ሳይሆን ሁ- ሁሉ- ቻፓ ላይ ነው ገባ አሉ።
no no፣ ቆይ እንትኑ deposit ነው ያደረጉት ውዝዷ
አ deposit ነው ያደረኩት።
በቻፓ በኩል ነው። እርግጠኛ ነው?
አ እህ እህ።
አ
እሺ፣ transaction message አለ የቆረጠበት ከቴሌ የቆረጠው ከቴሌ ያሉት
አ
እሺ እንትን transaction message ስልክ ቁጥር ልስጦትና እዛ ላይ ይልኩልኛል።
እ
ስልክ ቁጥር ልስጦትና transaction message ኡን ቴሌግራም ላይ ይልኩልኛል።
ሜሴጁን አዎ ዜሮ ዘጠኝ ስልሳ ስልክ ልስጦት
ዜሮ ዘጠኝ ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አስራ ሁለት አርባ ሁለት አርባ ሁለት
አስ- አስራ ሁለት ነው አርባ ሁለት ነው አርባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት እሺ።
እሺ እናመሰግናለን።